ሰላም ጤና ይስጥልን ችብችብ ጤና ይስጥልኝ።
አብሮ ይስጥልን።
አርብ ዕለት ጀምሬ አዝዤ ነበር። የአርብ ዕለት ትእዛዝ አልመጣም። ሁለት ብቻ ነው እንትን ያሉ አሁን አስረከቡኝ። ካሮትና ቲማቲም ብቻ፣ ሽንኩርትና ድንች አልደረሰኝም። ኮዱ ግን ተልኮልኝ ነበር።
OK ዛሬ ነው የደረሰውት እሱ።
ይኸው ይሄ አራት ነገር አዝዤ ሁለቱ አሁን ደረሰኝ።
OK ሁለቱስ?
ሁለቱ አልደረሰኝም። ትናንትና ደው ቅዳሜ ዕለት ደውሎ አርብ ዕለት ያዘዝኩትን እሺ እየመጣው ነው ብሎ አላመጣም፣ አልደወለም።
ስለዚህ ትናንት ደውሎልን ነበር ለኛ አሳውቄያለሁ። አዎ አሳውቄ ማን አንድ በሚለው ላይ ይመጣል። ሶስት ነው በዚሁ ከሽንኩርቱና ድንቹ
እስኪ ስልክ ቁጥር በዚሁ ነው ነው ያሉኝ።
አዎ ቆይ እስኪ አንዴ ጠብቁኝ።
እሺ
እህ ይቅርታ ያመጣለሁትን driver ስልክ ይነግሩኛል?
ወይ ያስታውሰዋለሁ። እስኪ በቁጥር ስለሆነ እንትን ያለው የዛሬውን ሳይሆን የደወለውን በቅዳሜ ትናንት የደወለውን